ጤና ይስጥልኝ Donkey Tube ሄሎ ሄሎ ሄሎ
አቤት ሰላም ጤና ይስጥልኝ ሰላም ጤና ይስጥልን።
አብሮ ይስጥልን Donkey Tube ነው ምን ልርዳዎት አዎ፣ ቦታ ለማስያዝ ነበር።
እ የምን ቦታ
የእሸቱን የኮሜዲ
እ standup comedy የለንም ያው የለም?
ካለ ፊት እናሳውቃለን አዎ የቆየ ማስታወቂያ አይተው ነው አ፣ እሱን አይቼ ነው ማለት ነው።
እ፣ አዎ አሁን ላይ የለንም ያው ከሀገር ውጭ ነበረ እሱም አልፏል ወደፊት ሲኖር እናሳውቃለን እሺ፣ እሺ ስለደወሉ እናመሰግናለን መልካም ምሽት አሜን።